ሄሎ ሄሎ ሄሎ ሄሎ ሄሎ ሰላም ሰላም እንዴት ነሽ?
አለ እግዚአብሔር ይመስገን። አልቆልሻል። እሺ የሰጠንሽን መረካከቢያ form እና አዎ እ፣ ክፍያ አንድ ሺ ሰላሳ አምስት ብር። ባለቤት ነሽ? ተወካይ ነሽ? አንቺ ወኪል ነኝ።
ህጋዊ ውክልና አለሽ?
አዎ ውክልናሽን ኮፒ፣ መታወቂያሽን ኮፒ፣ ንግድ ፍቃድ ኮፒ አድርገሽ የሰጠንሽ ወረቀት አላ ስታስገቡ የምንሰጣችሁ መረካከቢያ form። hello እማዬ አይሰማም እሺ።
ድምፅሽ።
እሺ አዎ form ኡንና ክፍያ አንድ ሺ ሰላሳ አምስት ብር።
እሺ እሺ።